ጤና ይስጥልኝ ደህና ነኝ። እባክዎ ምን ልርዳ?
ሰላም ነው ጤና ይስጥልኝ። እንትን አስመዝግቤ ነበር አምስት ሺህ ስምንት መቶ ብር ወደ ቴሌ ብር ስል ተቆርጦብኝ ሲስተሙ ይዞታል ወይ ቴሌ ብር አልገባ ወይ ወይ ደግሞ እዛው አልነህደ ተልኳል የሚል ስክሪንሹትም ልክ ያለው ወደ አንድ ሳምንት ምናምን ሞላኝ። ትናንትናም ደውዬ ነገ ምናልባት ደውላ ቸክ አድርግ ድጋሜ ስላላችሁኝ ነው።
እሺ ለሚያስ ስሞቱ ማለት በሌለው ስቲ በዚህ ስልክ መከታ
በዚህ ስልክ ቁጥር ነው የተመዘገበው።
አዎ በዚህ ስልክ ቴሌ ብርም ላይ በዚህ ስልክ ቁጥር ነው የሚጠቀሙት።
አዎ በዚህ ነው የምጠቀመው።
እሺ መስመር ላይ ጠብቁኝ አንድ ጊዜ።
አይ ስልክ ያሉት ስልክ ነው
እያየሁልዎት ነው። ደግሞ ያችን መስመር ላይ ጠብቁኝ። መከታ ነው ያሉኝ ስሞታ?
አዎ መከታ።
እኛ ጋር ነው ደውሎ ያስመዘገቡት?
አዎ እሱ ጋር ደውዬ አስመዝግቤ screenshot ላክልን ብላችሁኝ እሺ screenshot ም ልኬያለው
እሺ። ቴሌግራም ስሙ ማን ይባላል? በምን በሚለው ስም ነው የላኩት?
ዳዊት በሚል ነው ቴሌግራም ላይ።
እሺ መስመር ላይ ጠብቁኝ አንድ ጊዜ። ዊዝድሮ ነበር አይደል ያደረጉት ደንበኛ?
አዎ ዊዝድሮ ነው ያደረኩት ወደ ቴሌ ብር አዎ አምስት ሺህ ስምንት መቶ ብር አምስት ስምንት ብር ነው።
አዎ ዛሬ እየታየለት ነው የእርስዎ ጉዳይ። እንደውልዎታለን አሁን ችግሩን ፈተን ስንጨርስ።
እሺ አመሰግናለሁ።
እሺ ሌላ የምረዳዎት ነገር አለ?
የለም ስለ ደወል ነው አመሰግናለን። አገልግሎት ሄዳለችን አስታውስ ቴክኒስን ድምጽ አስቀምጥ። መልካም ቀን።